ሜትሪክ ሲበላቸው ምንድርዱ አሁን ተቋርጦ ነው ሞዳሊት ጸጋዬ ብዬ አስመዝግቤ ልክ ካርድ ሰጥቷል።
ኦኬ ኦኬ። እሺ ሲስተም ትንሽ ስላስቸገርን ነው። ትንሽ ይቀ- ይጠብቁ።
እኮ ወደ ቦሌ እየሄድኩ ነው። እዚሁ መክፈል እችላለሁ አይደለ?
አ ፔያ ፔያቴ ኤርፖርት የሚል ነገር አይቻልም። እሱ ሊ ሊ- ሊሉትና ልንገሩት።
እሺ እሺ እና በአየር ላይ ልቆይ እዚያው ምን አሉኝ?
በአየር ላይ ልቆይ ልዝጋው?
ይዝጉትና መ- መልስ ይደውሉ። ከአምስት ከአምስት ደቂቃ ምናምን በኋላ አምስት ደቂቃ እሺ።
አዎ። እሺ።